ጤና ይስጥልኝ ኮኮብ ለጋውት
አብሮን ጽልል በቴሌግራም ስክሪንሾቱን ልኬ ነበር። ምላሽ ቆይቶ
እሺ ይጠብቁት፣ ሰው ላይ ሰው ላይ ጠብቁን፣ መልስሎታለን።
እሺ በቴሌ ብር ነው መለሰው ወይስ በ- በቲንግ ነው የሚመጣው?
አይ ሁሉ ስፖርት ላይ ነው የሚመለስሎት።
አሁን ይመለሳል። አሁን የዛሬውን ጨዋታ ልጨምር ነበር።
እዛው ላይ ይከታተሉ፣ ሲመለስ እናሳውቆታለን። ስንት ሰዓት እንደሚመለስ አናውቅም እኛ።
ይቆያል፣ ሊቆይ ይችላል እ ሊቆይ ይችላል ቢያንስ ምን ያህል ሰዓት አይ እንጃ አናውቅም። እሱን እ
ሰዓቱን እኛ እርግጠኛ አይደለንም።
ተቸግ- ብዙ አስፈላጊ ስለነበረኝ ነው።
ሲመለስ እናሳውቆታለን። ቴሌግራም ላይ ይከታተሉ።
እሺ